ሄሎ
ሄሎ ሄሎ
ሄሎ ሰላም ነው?
ሰላም ጤና ይስጥልኝ።
እንደት ነህ? ትናንትና ደውዬ ነበርና ወደ ማታ አካባቢ ደውለህ ነበር መሰለኝ ኔትወርክ እምቢ ስላለ ነው።
ስም ዮሐንስ ንጋቱ ዮሐንስ ንጋቱ
ዮሐንስ ዮሐንስ ንጋቱ ከትግራይ ክልል
እም፣ ዮሐንስ ንጋቱ
ትናንት- ትናንትና ወደ አስር ተኩል አካባቢ ምናምን ደውለህ ነበር መልስ ይነግርሃለሁ ምናምን ብለኝ ነበርና እህ ቅሬታ ያኛው አለ አንድ አይደለ?
ስልኬ ብዙ አዎ የቅሬታው ነው አዎ እ- እዛ አካባቢ የኛ ተወካይ ማን ነው? ስሙን ንገረኝ እስቲ።
እ፣ ላይን ዶክተር ላይን
እ፣ ላይን የ RSM ነው ASM እናንተ focal person ማን ነው?
የእኛ አዎ
ዶክተር ሆኖ አዎ
እ፣ ዶክተር አስኳል ነው የምታስተባብረን አሁን ያለችው አዎ አዎ አስኳል እና ላይን። እሺ እሱን ለመጠየቅ ነበረ። አመሰግናለሁ።
እሺ እሺ